Hello ሄላ ቤት አቤት።
ሀሚድ ነኝ ከ Best Bet እንዴት ነህ?
እሺ ቀጥታ ሰምዬ እሺ ሰላም ነው ሰላም ነው።
አለን ያልገባልኝን ብር ይግባልኝ ብዬ አልጠይቅም። ሰኒ አዎ፣ አዎ፣ customer ነኝ by the way ተጫዋች ነኝ እኔ customer ነኝ።
አዎ፣ አዎ፣ ገብቷል? ሶስት ቀን ሙሉ process ብሎኝ ነው እኮ አዎ፣ የገባልኝ ብር process አይልም ነበር።
አየሁት።
ገብቷል?
ትክክል ትክክል ነው አየሁት እኮ ያኛው አዎ።
በስ- በስህተት የተላከ ነው። deposit የተደረገውን ነው እኔ ላኩልህ።
አዎ።
በድን- ድንገት ሺ አንድ መቶ ስላልከኝ ሺ አንድ መቶ ዲፖዚት ያደረግከው ነበር እሱን ነው የላኩልህ በስህተት። እሺ?
አዎ፣ አንድ ሺህ አንድ መቶ ብር እንዴ እኔ ባይ ትክክል።
ባልበላ ባይገ- ሳላስገባ አስገባውልም እኔ ሶስት ሺህ ብርም ስድ ያለው ሁለት ሺህም ስድ ያለው ትክክል ትክክል።
ከስተመር ነኝ ሰሚር ገብቷል?
አዎ፣ አዎ።
ከቅዳሜ ጀምሮ እሺ እሺ ብያቸው ፕሮሰስ ብሎ አዘጋጁኝ ሰሚር ቆይት ቆይቷል። አዎ፣ ትክክል ነህ።
አዎ ማታ የሆነ ብር አገኘሁ አወጣው ገባልኝ። ግን ለምን አንድ ሺህ አንድ መቶ ይቀርብኛል? የጥያቄ ሰሚር ገብቷል? አ?
በቃ ገብቶኛል። አሁን እንትን ብየዋለሁ። እሺ ለቻፓ ሪፖርት አድርጌ እየጠበቅኳቸው ነው።
ልክ ነኝ አ ሰሚር?
ትክክል ነህ፣ ትክክል ነህ።
እሺ አመሰግናለሁ ሰሚር። ያው ቤተሰብ ስለሆንኩ ነው የደወልኩልህ ያስጨነቅኩ።
እሺ አባቴ ችግር የለም እሺ አሳውቅሃለሁ። ሲ- እንትን ሲባል እሺ